ሄሎ ጤና ይስጥልኝ ዋሽንግተን medical center እባክዎ ምን ልርዳዎት?
ሰላም ነው። spinal MRI አላችሁ?
ሄሎ ጤና ይስጥልኝ
spinal MRI አላችሁ ወይ?
ሌላው
ስፓይናል ኤምአርአይ አላችሁ ወይ? ሄሎ
ሌላው ድምጤ እየተሰማዎት ነው?
yeah ይሰማል ያንተ።
እሺ ምን አሉኝ? በጣም ድምጾ ርቋል።
spinal MRI አላችሁ ወይ?
spinal MRI አዎ
አንዴ ቆይ፣ በሌላ ስልክ መልሼ ልደውልዎት።